hello
hello ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ይርዳዎት።
በዚህ አሁን በደወልኩት ስልክ የሚደርሰኝ እንትን message ነበር እሺ
እና እሱ message ምን እንደሆነ አልገባኝ። በቴሌዊን የሚደርሰኝ ጎት ቴሌዊን ምናምን ብሎ ወደ ሁለት መቶ ሰባ ስድስት message ምናምን ደርሶኛል እስካሁን።
አዎ የቴሌዊን ደንበኛ ስለሆኑ በየቀኑ ትኬት ይሰጡታል። ትኬት ደግሞ መጫወቻ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው በሚገባሉት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ። እርስዎ ብዙ ትኬት ስላለዎት ይጠቀሙበት። ኮከብ ዘጠኝ ሰማንያ አምስት ስላል ብለው ደውሎ ሶስት ቁጥር
okay ኮከብ ዘጠኝ ስንት ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ ለመጫወት የሚላለ እድሎትን ይሞክሩ የሚል